ጤና ይስጥልኝ withdraw በድጋሚ እንትን ብዬ ነው።
እሺ አንዴ ጠብቀኝ።
በዚሁ ስልክ ነው እ?
በዚሁ ስልክ ነው።
እሺ እሺ። ስንት ብር ነው?
ስምንት ሺህ ብር እሺ ስምንት ሺህ አዎ።
ግርማ ዳርጌ ነው። ወደ ንግድ ባንክ account አዎ አሁን ነው
ያው approve አድርጌላለሁ። ትንሽ ጠብቀው እና ይገባል። ወደ ባንክ ስለሆነ ያው ትንሽ process ያደርጋል።
እሺ እሺ እሺ እሺ እሺ። እናመሰግናለን።